ትውልድ ነኝ ብፅዕት እልሻለሁ እንደ አባቶቼ ስምሽን አከብራለሁ። እኔም ትውልድ ነኝ ብፅዕት እልሻለሁ እንደ አባቶች ስምሽን አከብራለሁ። አይደለም ከዓለም ከሥጋና ከደም በመንፈስ ቅዱስ ነው ያወቅኩት ያንችን ስም። ስለዚህ ማርያም ሆይ ከፍ አደርግሻለሁ የፍጥረቱን ጌታ በቅፍሽ ስላየው እኔም ትውልድ ነኝ ብፅዕት እልሻለሁ እንደ አባቶቼ ስምሽን አከብራለሁ። በዘላለም ኪዳን እግዚአብሔር በሰጠሽ ከጥፋት ውሃ ትውልዱን አስጠለሽ እስከ አድማስ ጥግብ ደርስ ክብርሽን ልገልጽ የሚስተካከልሽ የለም ከፍጥረት እኔም ትውልድ ነኝ ብፅዕት እልሻለሁ እንደ አባቶቼ ስምሽን አገናለሁ። በኃጢአት ደክሜ ብሆንም ኮልታፋ ድንግል ሆይ ምልጃሽን አድርግ ያለው ተስፋ ምስጋናሽ በዝቶልኝ ከጧት እስከ ማታ ተፈሲ ልብል በገብርኤል ሰላምታ እኔም ትውልድ ነኝ ብፅዕት እልሻለሁ እንደ አባቶቼ ስምሽን አከብራለሁ። ስለተቀበልኩኝ ስምሽን ከአባቶቼ ለዓለም ነግራለሁ ክብርሽን አብዘቼ ይሄው እንደሰማሁ ባይኔ ማየሁሽ መንገዴን ስትመሪ ከፊቴ ቀድመሽ እኔም ትውልድ ነኝ ብፅዕት እልሻለሁ እንደ አባቶቼ ስምሽን አገናለሁ እኔም ትውልድ ነኝ ብፅዕት እልሻለሁ እንደ አባቶቼ ስምሽን አከብራለሁ።